ጤና ይስጥልኝ። ሄሎ ሄሎ አቤት። ጤና ሰላም ይስጥልኝ።
ዋልክ?
እግዚአብሔር ይመስገን።
እንትን ክፍያው ማወቅ ፈልጌ ነበረ።
የምን የወጌሻ ነው?
አዎ የኦንላይን ኦ ኦንላይን እ፣ ለአንድ credit hour ሰባት መቶ ሀምሳ ብር ነው። አጠቃላይ ሀያ credit hour ነው። እ፣ discount አለን እስከ መጋቢት አስራ ስድስት ከሰኞ አስራ ሁለት ሺ አምስት መቶ ነው። አጠቃላይ ከዛ ካለፈ አስራ አምስት ሺ ብር ነው።
እሺ።
እ፣ ለመዝግበውት ወይስ?
እ፣ አይ መልሼ ይደውላል።
እሺ ስለሁላ መሰለን። መልካም ጊዜ